ምን ኢትዮጵያ የበረራ መርጃ ማዕከል በኩል የምንረዱት
ዛሬ በረራ አለ ከባህር ዳር አዲስ አበባ ዘጠኝ ከባህር ዳር ሰዓት
አዲስ አበባ ለስንት አዎ፣ ዘጠኝ ሰዓት ሰዓት ነው የፈለጉት?
እ?
ዘጠኝ ሰዓት ብቻ ነው ያሉ ዘጠኝ ሰዓት ነው አዎ፣ ያሉት b- business class ዘጠኝ ሰዓት ከባህር ዳር አዲስ አበባ አለ።
business class ነው። አዎ።
እ፣ እሺ ስንት ነው?
እሺ አንድ ደቂቃ ቆይ። እሺ የ business class እሺ አስራ አምስት ሺህ ሁለት መቶ ሀያ ነው።
እሺ thank you አመሰግናለሁ።
እሺ እኛም ስለደወሉ እናመሰግናለን።